hello ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ሰላም ለን እንግዲህ ሳምንት ሆኖ order ካረግን እስካሁን አልመጣልንም። order ኣችን በዓል ነው ብለን ት- ትናንትና ደውሎልኝ ነበር።
አልደወልንም።
እሺ በጣም ይቅርታ። እሺ በዚህ ስልክ ነው የታዘዘው አዎ፣
መሰረት በሚል ነው።
አዎ፣ ምንድን ነው ፓፓዬ ነው?
አዎ።
በአምስት ነው አይደል ያዘዝ? በአንድ
ማለት ነው አዎ።
የመጀመሪያው ወር ላይ ያ እሺ፣ ነገ ባስልክሎት መቀበል ይችላሉ ይሄን?
እንችላለን።
እሺ ሎኬሽን ይዘህ ነበር።
ወሎ ሰፈር ከቴሌኮም ጋር።
በቃ እሺ፣ ነገ አስወጣሎታሉ፣ ነገ ይመጣሉታል።
እሺ፣ እሺ።
እሺ መልካም ቀን።